Sister-in-law का? hello hello በትኬት ቁጥሩ hello አቤት በስልክ ነው አይደለ የሚደርሰኝ የትኬት ቁጥሩ?
አዎ ልክ እንደዚህ እንዳሁኑ ልጁ ግን ስልክ የለውም እኮ እንዴት ነው የሚገባው ታዲያ?
ወይ ደግሞ እ አሁን ብንመጣ መቁረጥ እንችላለን ወይ እዛ
የት
ኤርፖርት?
ኤርፖርት እ አይ ትኬት ካልያዙ እንትን አይሉም ወይ ይኸውልህ፣ እዛ ኤርፖርት ከመድረሳችሁ በፊት እስካይላይት ሄዳችሁ እቺ አሁን የሚደርሰውን እ ስልክ ቁጥር አሚን የሚደርሰውን ትኬት ቁጥር ወይ ደግሞ ኮዷ የቀድሟ ጄኤም ትላለቻ አዎ እስካይላይት ሄዳችሁ print out ፈልጌ ነው ብትሉ ይሰጧቸዋል።
ስካይላይት አዎ
Okay፣ እሺ በዛው ኤርፖርት ጋር ስለሆነ አ እ ትኬት print out የዚች ቁጥሯን ብቻ ወይ spelling ዋን ብቻ ጽፎ ሄዶ ይህን print out ፈልጌ ነበር ቢባል ይሰጠዋል።
Okay፣ ችግር የለም።
እሺ እሺ እሺ